የወጣሁ ነው ባለቤቱ።
ወላሉ ሄሎ ሄሎ ወላሉ
እንደምን ዋላችሁ?
እግዚአብሔር ይመስገን።
እ ከለነገ ፈልጌ ነበረ ለሁለት ሰው ሚኒባስ ከጅጅጋ ድሬዳዋ። ሄሎ አለ ይገኛል ወንድሜ። ጅጅጋ ነው ያለው።
አዎ ጅጅጋ ነው ያለሁት እና ነገ ስምንት ሰዓት ወደ ድሬዳዋ መመለስ ፈልጌ ለሁለት ሰው እሺ ስም ንገረኝ።
ይኖራል።
አዎ ይኖራል። ነገ ስንት ሰዓት ነው እሺ።
የምትፈልገው?
ስምንት ሰዓት ከሰዓት ነው ከሰዓት በኋላ አዎ ከሰዓት እኔ ስም- ስም- ስምንት ሰዓት
እ ሁለት ሰው አ?
አዎ ስም አንድ ስም ንገረኝ።
ስንታየው አሰፋ
ስንታየው
እና የሁለታችንን ልንገርሽ።
አይ ምንም ችግር የለው አንድ ይበቃል።
እሺ እሺ እ፣ ቁጥራችሁ ይሄ ነው አይደል?
ስልኬ ያው ይሄ ነው።
እሺ ብሩ በኢብር ነው እንዴ ወይስ በኢሳህል ነው?
በሚመቻችሁ በኢብርም መክፈል እችላለሁ።
ኢብሩ እ፣ ኢብር ቁጥር ልንገርህና ላክ ላክ በኋላ ነው እሺ የምጻፈው ትነግረኛለህ።
እሺ እሺ ቆይ አንዴ ብዕር ሊያዝ ብዕር አለች እሺ ምንም ብዕር ሊያዝና እ፣ ቁጥሩን ሊያዘው ወይ ወይ ሞባይል ስናውጪና አ ክፈች እ ይቅርታ ቆየሽ።
ኧረ ምንም ችግር የለም።
እሺ ንገሪኝ አሁን ዜሮ ዘጠኝ ሰባ ሰባት ዜሮ ዘጠኝ ሰባ ሰባት ዜሮ ዜሮ
ዜሮ ዜሮ ሀምሳ አንድ ሀያ አንድ ሀያ አንድ አዎ መርሐባ call center የሚል ነው የሚወጣለን።
እሺ እሺ አንድ እሺ ሁለት በዚህ በዚህ ቁጥር እ፣ ላስገባ እሺ እሺ እሺ እሺ አመሰግናለሁ እኛም እናመሰግናለን። እሺ እሺ